હેલો હરીશભાઈનું આરપી નો ડટો
અને કા ሶስት ስፖርት ገንዘብ እያወጣው አለ አሪስብኝ ለማውጣት ብሩ ደግሞ ሲለድ አልገባም።
ምን አሉኝ አየር ላይ ነው።
ምን አሉኝ
ሶስት ስፖርት ጌም አሪስብኝ ገንዘብ እያወጣው ወደ ቴሌብር ብሩ ደግሞ ቴሌብር አልገባም።
ከምን ከምን ወደ ቴሌ ብር
ከአሪስብኝ ወደ ቴሌብር
ቤት ላይ ምን ላይ ነበር ገንዘብ ቱኤክስ ስፖርት ቱኤክስ ስፖርት ሱኤክስ ስፖርት አዎ
ኦኬ ተቆርጦበታል ከዛ ላይ
ገንዘቡ ወደ ቱኤክስ ወጣው ቴሌብር ደግሞ አልቋል።
አልገባም አዎ
ከዛ ላይ ተቆርጧል ብሩ
ሶስት መቶ ብር ነው።
እሺ ስሞትም አልበል
ቁጥሩ
ስሞትም አልበል